ሄሎ
ሄሎ
ይ አሁንም ቀይሬ ሀምሳ ብር ያስገባው እ ሄሎ፣ ጤና ይስጥልኝ ትምህርት ቤት።
ሰላም ነሽ? አሁን ቅድም በሰዋት ቀይሬ ብዬ ነበርኩት ብር የሰላሁ ነው። አሁን ደግሞ ሀምሳ ብር የት እንደገባ ባዶ ነው ይላል ባንክ።
እሺ፣ ስልክህን ስልክህን ትናገኛለህ?
እሺ ቁጥር ነው አሁን የሚደውለው እሺ፣ ንገረኝ ስልክህን።
ዜሮ ስድስት አስራ ሁለት እሺ፣ ዜሮ ዜሮ እሺ፣ ሰማንያ ሰባት ሰባ አራት ሰማንያ ሰማንያ ሰባት ሰባ አራት ሰባ አራት አዎ
አሁን ነው ሀምሳ ብር የተወሰደብህ።
አዎ አሁን
okay ተጫውተህበት ነው። እሺ ወንድሜ አልተጫወትኩም።
ካ- የለ፣ ተጫውቼ እንደገና እየሰማኸኝ ሀምሳ ነው?
ብር በላ ይህ የለ። እሺ አንዴ አንዴ ላስረዳ እሺ ወይ ደግሞ ሂስትሪ ውስጥ ግባና እኩል እ፣ ልንገርህ
እኩል አንድ ሀምሳ አለ ሂስትሪ አንቺ ምን ይልኝ እኮ እኔ እያየሁልህ ነው። የለ መጀመሪያ ሀምሳ ብር በላክ አይደለ?
አዎ አይ መጀመሪያ ዜሮ ብር ነበረክ።
ዜሮ ብር ሀምሳ ብር ያስገባው ኖ አይ አይደለም፣ ከስር እ፣ ስንሄድ ዜሮ ነበረ። ከዛ አዎ።
ሀምሳ ብር በላክ። ሀምሳ ብር ታ- ዲ- ኢንተር ተደረገልክ ባላንስ ላይ ማለት ነው። አድ ከተደረገልክ በኋላ ድጋሚ በሀምሳ ብሩ ካዚኖ ተጫወትክበት።
አልተጫወትኩም።
ተሸነፍኩ።
ኢንተርኔት ተበላሽ እሺ እንደዚህ እናድርግ ወንድም።
እ ቤስት ቤት እ፣ የቴሌግራም ቻናላችንን ታውቀዋለህ?
እ የቤስት ቤት ቻናላችንን ታውቀዋለህ? ቴሌግራም እሺ ስልክ ልንገርክና እዛ ላይ screenshot አድርጌ ልላክልክ እንደተጫወትክበት የሚያሳይ ማለት ነው።
እሺ ላክልኝ።
ዜሮ ሶስት
ዜሮ ዘጠኝ ዜሮ ሶስት አርባ አራት አርባ አራት ሰላሳ ሰባት አርባ ሰባት ሰላሳ ሰባት አርባ አርባ ሰባት ሰባት አዎ እሺ።
እዛ ላይ screenshot አድርጌ ልክልሃለሁ። እ፣ ረዴት በልና ከላይ ብዙ transaction ኖች ስላሉ ለእንትን ላለለው እችላለሁ እና እ፣ ላክልኝ። እሺ ረዴት ብለህ ቤተሰብ ነው አዎ ቴሌግራም ላይ አሁን ያንተን ነው እንትን የምለው አይልሃለሁ። እሺ